Hello?
hello
ወርቅ ነው።
ይኸውልሽ እንትሩ ቅድም ቴሌግራም በሌላ ሰው ስልክ አልካለኝ እኮ ቅድም ደውዬልሽ ነበር።
እልካለኝ ማለት በቴሌግራም ልካ እንትሩ እምቢ አለ። በቃ ምኑ ግን
ስልክ ቁጥር ይንገሩኝና hi ል
ድንገርስ ምኑን ፎቶ የፎቶ እንትኑን ዜሮ ዘጠኝ አስራ አንድ ነው የኔ ቴሌግራም የሚጠቀሙበትን ስልክ ቁጥር ይንገሩኝና hi ይበሉት።
ዜሮ ዘጠኝ አስራ አንድ ሰባ ዘጠኝ ሰባ አምስት ሰላሳ ሰባት ወይስ ሰባ ዘጠኝ?
ሰባ አምስት ሰላሳ የእኔ እምቢ አለኝ እኮ የዚህ አንተን ልንገራት ቁጥሩን ጨርሱልኝ ደንበኛችን።
ዜሮ ዘጠኝ ስልሳ ሰባት
ሌላ ነው።
አዎ ሌላ እሺ
ሰማንያ ሰባት
እሺ ስልሳ አምስት እሺ
እ ስልሳ ሶስት
ስልሳ ሶስት አዎ ስልሳ ሰባት ሰማንያ ሰባት ስልሳ አምስት ስልሳ ሶስት አዎ
hi ብዬዎታለሁ ይላኩ እሺ
እሺ አዎ ልክ ነው ያለው።